ሌላ መሲ ሀሴት ጋር እያወራው ነበር፣ አሁን ተቋረጠ።
ማነው ስምህ?
ሚኪያስ ሚኪያስ አንበው ሚኪያስ ምንድን ነበረ?
የሞተረኛ ኦርደር ይዤ ነው ወ- ለስራ ወይስ ያውጡ እዛ ከየትም በኋላ አውጥተነዋል እንዳይሉኝ ብዬ ነው እና ጠይቅ ብዬ ነበር የነገርኳት።
ኦርደር ነበር ንገረኝ ሚኪያስ።
አስራ ስምንት ሰባ ሶስት አስራ ስምንት ሰባ ሶስት አዎ እሺ፣ አንዴ ጠብቀኝ። እሺ እሺ
ሚኪያስ ወይ ሰው ተብላል።
እሺ እሺ ደግሞ የሞተር ኦርደር አይደለም የሞተር ነው አልከኝ።
የሞተረኛ ነው ሜክሲኮ እኮ ነው።
አይ ያው እሺ ሚኪያስ አይወጣም ስራው ተብላ ነው። እኔስ እሺ እሺ እሺ እሺ